hello ሰላም ጤና ይስጥልን።
አለን እግዚአብሔር ይመስገን።
ከችፕችፕ ነበር የምንደውለው።
እሺ እናቴ።
መሰረት group ላይ ያዘዙን ነበር ቲማቲም።
አዎ ይቅርታ order ኡን አምጥተን ነበር እና አሽከርካሪያችን ቆሞ ሲሞክርላት ስልኳ እየሰራ አይደለም። መሰረት እንዴት እናርግ?
okay። እኔ አሁን ያለሁት እኮ ቦሌ አራብሳ ነው።
እኮ ስለዚህ እርሶ መረከብ ይችላሉ።
እችላለሁ።
okay። ስለዚህ driver ኡን ለእርሶ እንድደውሎት ላድርግ። ኮድ አለዎት?
እ፣ referral code ነው።
አዎ ኮድ የሚሰጡት ኮድ አለ ለ driver ኣችን እና እሱ ኮድ አለዎት። ለመሰረት ነው በእርግጥ ይሄ ኮድ የተላከው። መቀበል ይችላሉ መሰረት?
መሰረትን ማግኘት አልችልማ። እኔ በምን አገኛታለሁ? እሱ ሊደውልላት እ፣ እናንተ ደውላችሁ አዎ ካላገኛችኋት እኮ አዎ። እንዴት እናርግ ታዲያ? አሁን ተመላሽ ይሁን order ኡ? የግድ ኮድ መሰጠት አለበት ለ driver ኣችን።
እኮ ያለ ኮድ መቀበል የማንችል ከሆነ እኔ እሷን አግኝቼ ኮድ መቀበል አልችልም። ስለዚህ ሌላ አማራጭ- ይራራቃል፣ ቦታችሁ ይራራቃል ማለት ነው።
አዎ የእሷ እንትን ነው መሰለኝ ጎሮ ነው።
እም፣ አያውቋትም እንዴ መሰረትን?
በአካል አላውቃትም።
ኦ እንደዛማ አይቻልም። ይቅርታ በቃ ችግር የለም።
መሰረት ነች መረከብ የምችለው። በቃ ተመላሽ እናደርገዋለን። መልካም ቀን ነው።